ሄሎ ሰላም ጤና ይስጥልኝ።
ሰላም ሌተር ሰላም ነሽ?
እግዚአብሔር ይመስገን ነው።
Thank ጊዜ you.
ደውሎት Thank ምን you.
ልርዳዎት?
ኦኬ አይ ወረፋ ለመያዝ ነበረ ለዛሬ አስራ አንድ ሰዓት ሚቴ ጋር ነው አናፍቆኝ አስራ ኮሜዲ ና ከምሽቱ 12 ሰዓት ሲኤምሲ ኢኮኖሚክ አሶሲዬሽን ህንፃ የአንድ ሰው መግቢያ 400 ብር።
እሺ እሺ።
ሁለት ሰው ስሙ ሁለት ሰው ስሞትን ማን ልበል?
አንዱ ሆነ ፍቃዱ አንዱ አለም ፍቃዱ አ፣
እሺ። ስልኮትን ይነግሩኛል 09 እ? ዜሮ ዘጠኝ አንድ አንድ
አንዳንድ እሺ ሰማንያ ሰማንያ 80 ስልሳ ስድስት 66 ሰላሳ
30 አ፣ የሁለት ሰው የሁለት ሰው አ።
ሲመጡ ነው የሚከፍሉት።
አ፣ ማለት ሲወጡ አርባ ምናልባት ከተመቸው ነው ካልተመ